ሄሎ ሄሎ እኔ ስልኝ ጉዳይ ነው የደወልሽው። እባክዎ ምን ልርዳ?
የሆነ ስራ አይቼ ስደውል ስልክ አይነሳልኝም። ቴሌግራም ላይ
መለያ ቁጥሩን ይንገሩኝ።
ወይ ቆይሻ አንድ አንድ ሜሎና ሜሎና ሰማንያ ሶስት ሰላሳ አንድ ሰማንያ ሶስት ሰላሳ አንድ
መስመር ላይ ጠብቁኝ።
ናታኔል ናታኔል ዮሴፍ አልያዝኩም። እናት የለችም። እወስ- እ እወስደዋለሁ እኮ እየመጣሁ
ሰማንያ ሶስት አዎ።
ሰላሳ አንድ አይደለ?
አዎ በየ- አዎ፣ ጽዳት ነው።
አዎ።
በየ- በሳምንት ሶስት ቀን የስራ አዎ።
ሰዓት ከሁለት ሰዓት እስከ ሰባት ሰዓት የቤተሰብ Yes.
ብዛት አራት እ፣ የቤቱ እ፣ ክፍል አራት ስድስት ነው። እ፣ ደሞዝ ሁለት ሺህ ብር
እ?
ደሞዝ ሁለት ሺህ ብር ደሞዝ ሁለት ሺህ ብር አዎ
እሺ ልጅምድን አለ
ይቅርታ እንዴ አዎ አድረሻት ልጅ ነው እሺ
መስራት ይችላሉ ልላኩት ወይ?
አዎ
እሺ፣ አሁን በደወሉበት ስልክ ቁጥር ነው የተመዘገቡት እሺ የስልክ ቁጥር አለው
አሁን በ- በፊት የተመዘገብኩት
አዎ እኛ ጋር አዎ።
የተመዘገቡ አዎ ተመዝግቧል ይሄ ቁጥሬማ አዎ እሺ አንዴ መስመር ላይ ጠብቁ ቢላ አይደል
አዎ ዙራችን መታ አይደለም አይደል የተመዘገቡት አይ በስልክ ነው ላይ አዎ ግን የቢሮችን መታው የማረጋገጥ አርማ መደረግ አለበትና መላክ አልችልም
እሺ
ቀጠሮ ላይ ያዝሉትና ቢሮችን ይመጣሉ ወይስ እንዴት?
እሺ በተመልሼ ልደውል አንዴ እሺ እሺ መልካም።
እሺ